ገብቷል እኮ ችግር የለም።
ከዛ ይኸውልህ እሱ አስፈላጊ ከሆነ ጤና ይስጥልኝ ባባ።
መኪና ፈልጌ ነበር።
እሺ ምን አይነት መኪና?
ሁለት ሺ ሰባት ከአስራ አምስት ጀምሮ አምስት ስድስት ሰባት አባዱላ አባዱላ አለን እና እየይዛለን እና እየይዛለን አንድ ሚሊዮን ሶስት ነጥብ ሶስት የሆነ አለን።
ይቅርታ አልሰማሁም።
ሶስት ሚሊዮን ሶስት መቶ ሺህ የሆነ አለን።
አ ሌላ አይኖርም። ስንት አለ የባንክ ብድር?
ባንክ አንድ ሚሊዮን ነው የምናያይዘው ያለበት ሳይሆን የምናያይዝለት።
ሊብሬ ባዶ ምንም አያደርግም።
ሌላ የሚቀንስ የለም።
ስም ካላዞርኩ ሌላ በጣም የቀነሰ የለንም።
okay፣ እስኪ ካለ next መደወል እችላለሁ። ሌላ ይችላሉ እና በፈለጉት ሰዓት ተገምቶ እንፈራረም ከሆነ ይቻላል። አንድ- አንደኛ አማራጭ ሁለተኛ